ከዚህ የትኛው ጊዜ ነበር የፈለግሽው? የመጨረሻው እሱ ጋር ኢጣሊያ ነው።
አዎ እሱ ጋር ፍሪ ካሽ የምትለው
እዚህ ጋር እሺ፣ አዲስ አዲሱ ነው። አይናይታም እኮ ይመርጣል። እኔ ጠዋትም እንደዚህ ነው ያስቸገረኝ። ትናንትም እንዲህ ስጎርጎር ነው። ከዛ ልጆች ካስተመሩች በቃ ታይልን የመጀመሪያውን ስላየ ሴላቸው በቃ
ዴቦ እንዴት ነህ? ሰላም ነው? እንዴት ነህ? ትናንትና ከትናንት ጀምሮ እንደዚህ ሆነው ትናንትና አዎ ያው ከሰዓት ነው እናቴ የደወለልኝ እና የጀመሪያ ያለኝ እኔ
okay ትናንት ከሰዓት ከዛ እዚሁ ላይ ዝም ብዬ training ኡ ላኩልኝ ብያችሁ አላካችሁልኝም።
አ እሱን አየንና ለልጆቹ ማሳያቸው ለ customer ኦችም ላሉት አስረዳቸው ምናምን እና እዚህ ቲቪ ላይ ይደረግልን ሲሉ ስሙን ሲለው እምቢ ያለ በቃ ማለት ያመጣል ምረጡኝ ብሎ ያመጣል፣ ግን አይነካልሽም።
አረንጓዴ ልክ ሌሎቹን game ኦች ስትመርጪ አረንጓዴ ሆኖ እኮ ለራሱ ይጀምራል።
አ አ? ከዛ ይሄ እንደዛ አያምጣም። ጠዋት ላይ ሞከርኩት እምቢ አለ። ከዛ እኔ ዲስ ክላስ ሁሉ
በቃ እሺ፣ ቼክ አድርገና እደውልልሻለሁ። አሁን አያለሁ፣ አሁን አያለሁ። እሺ